Hello ጤና ይስጥልኝ ቤት ቤት
ምንድነው deposit አይሰራም
deposit በቻፓ ነው?
አዎ አዎ በሳንቲም ፔይ ወይ ሞክር እሺ deposit ለማድረግ
እያስገባን አዎ አዎ በሳንቲም ፔይ እሺ
አይ በቻፓ እያስገባን አሁን አዎ አስገብተን በቻፓ system ትንሽ fail አድርጓል እሺ ለዛ ነው ለምን ለምን ሲስተማቸው fail አድርጓል ቻፓ ስልካቸውን ልስጥ ታናግራችኋለህ
አዎ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አዎ አየህ እሺ እሺ